ላይፍ
አብረን ትናንትና ብር ጠዋት ላይ እንትን ብዬ ነበረ እና አልገባልኝም።
ወደ ምን
ወደ ቴሌብር ቻፕ ቴሌብር አሁን የደወሉበት ነው።
አ ሁለት ሺህ ብር ዊዝድሮ ይልና
ሁለት ሺህ ብር አ
ትናንትና።
ትናንት ጠዋት ላይ እሺ ወደ እኛ system አልተላክም። እሺ ከሚጫወትበት ድርጅት approve ያስደርጉ።
I think ከዛ መሰለኝ እንትን ያለው
አዎ ከነሱ በቻፓ ወደ እኛ መጣ።
top up የሚል ነበረ እንትኑ ሄሎ